hello ሰላም ጤና ይስጥልኝ ቺፕ ቺፕ hello
hello hello ሰላም ጤና ይስጥልኝ ቺፕ ቺፕ
hello
hello አይሰማም ጤና ይስጥልኝ እንደት ነሽ?
እግዚአብሔር ይመስገን ሰላም ነው ሽንኩርት አዘን ነበርና እሺ እ አምጥተውልናል ግን ሲያመጡ ጎዶሎ ነው። በዛ ላይ የማናውቀው ሰው ከእንጀራ ጋር አዞ የማን እንደሆነ አናውቅም።
እም፣ እስኪ ቁርስ ንገሩኝ እና
የ- በዚህ ስልክ
እሺ አዎ ይንገሩኝ ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሶስት ሀያ አንድ
ሀያ አንድ
አስራ ዘጠኝ ዜሮ አምስት
እሺ ሽንኩርት ነበረ
ሽንኩርት ነበርና አምስት አምስት አራት አዎ።
አራት አምስት አምስት አንዱ ደግሞ ስምንት ነበር
አዎ አምስት አምስት አምስት አምስት ስምንት ነው ሀያ ስምንት ኪሎ ማለት ነው በአጠቃላይ ነበር። አዎ ግን አምስት ኪሎ ከአምስት ኪሎ ጎለዋል።
አሀ እሺ፣ ሶስት አምስት አንድ- ነው የመጣሉት አንድ አምስት አዎ ሶስት አምስት እና አንድ ስምንት ነው የመጣው።
አዎ ማን በዛ ነበረ ላይ ማ- ፌስታል የማታውቅ ተቀደ ተቀደባቸው ነበር። መለስ የሚባለው ስ- ባለ ስምንት ኪሎ
ኦኬ የእሱ ቁጥር ልስጥሽ ለእሱ ታ- ትሰጡታላችሁ እስቲ ስጭኝ ዜሮ ዘጠኝ ሰላሳ አምስት እሺ አርባ ዘጠኝ እሺ ሰማንያ ሶስት አስራ አንድ ሰማንያ ሶስት አስራ አንድ እሺ አንዱ አስራ አንዱ አምስት ኪሎ ነገ እንዲመጣሉት ይቀበል ይችላሉ አይደለ ነገ ነገ ይቻላል። አዎ ላኪልኝ። እሺ በቃ ነገ ይመጣሉታል አምስት ኪሎ ዛሬ ኮምፕሌን አስገባሉታለሁ
እሺ እሺ እሺ እሺ አመሰግናለሁ። እሺ፣ ጨ- እሺ ተመሰግናለሁ